ሄሎ hello ኢትዮ ተባይ ማስጫ እባክሽ አድራሻ ፈልጌ ነበር።
ኢትዮ
ኢትዮ ተባይ ማስጫ
ይጠብቁኝ። እሺ አንዴ መስመር ላይ እሺ።
የቦታ ሎኬሽናቸውን ነው አቤት የቦታ location ኣቸውን የፈለጉት
የድርጅቱን ኢትዮ ተባይ ማስጫ የሚል
እኮ የቦታ location ኣቸውን ነው ወይስ የለ ተ- የስልካቸውን ስልካቸውን?
ስልክ አዎ፣ ኢትዮ ተባይ ማስጫ የሚል ስልክ ነው የፈለኩት።
ሁለት ሺህ አራት አራት
እሺ። ጌታው
አባት እ፣ ሴንድ ላድርግሎት
ይዘው አዲስ አበባ